ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በ Bluetooth device ሙዚቃ እያዳመጣችሁ የስልክ ጥሪም ወደዛ እየሄደ አካባቢውን የሚረብሽ ከሆነ ይህን setting አስተካክሉ። በመጀመሪያ የ speaker ኡን እንከፍታለን።
Bluetooth mode.
በመቀጠል setting ውስጥ እንገባለን። connections የሚለው ውስጥ እንገባለን። ከዛም ብሉቱዝ የሚለውን እንጫናለን። ከዛን on እናደርገዋለን። scan ያስ- scan አድርጎ እስኪያገኘው ድረስ እንጠብቃለን። አግኝቶታል። MF 201 የሚለውን አግኝቶታል። እንጫነዋለን። ከዛም pair እያደረገ ነው። እንጠብቀው። pair አድርጉ ይለናል። OK እንለዋለን። ከዛን ይኸው MF 201 connected ይለናል። connected በሆነው device አንጻር ያለችዋን የ setting ምልክት እንጫናታለን። ከዛ እንደምታዩት use for calls and audio ይለናል። call ኡን ስለማንፈልግ እሷን off እናደርጋታለን።